hello hello ጤና ይስጥልኝ። ከ We Plus Solution ነበር የደወልኩት። We Plus Solution
እሺ ባለፈው app ላይ ተመዝግባችሁ ነበር አይደል?
አ- አዎ። እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ነገሮችን እንጠይቅሽ ነበር።
እሺ
እሺ የድርጅታችሁ ስም ነበር?
እሺ አንዴ መልሼ ልደውልልሽ። መንገድ ላይ ስለሆንኩኝ እሺ